hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምንደውሎት።
እሺ።
አቮካዶ order አድርጎ አልመጣሎትም ነበር።
አይ መጥቷል፣ ግን እንትን ነው ተዛብቷል። የሌላ ሰው ነው የመጣልን።
ምን ኪሎ ት- ትክክል አይደለም የመጣው?
አዎ ኪሎ ትክክል አይደለም።
እም፣ እዛ ነው።
መልሰውታል product።
አይ ነግረ ቅድም ደውዬ ነግሬያለሁ ለእናንተ ቢሮ ይሄን ወስዳችሁ የእኛን ላኩልን ብዬ እዛው የእንትን register ያደረግንበት ቦታ ላይ ትተን የመጣ ነው ነግራት።
okay አስራ አምስት ኪሎ ነው አይደል? የእርሶ ሙሉ የ group አዎ ይሄ አስራ ሁለት መሰለኝ የመጣው። አዎ እሺ። ስለዚህ ነገ የት እንላክልዎት?
እዛው ትቼ የመጣሁት ስራ ቦታ ካሌብ ሆቴል ፊት ለፊት ህብረት ባንክ አለ።
አ፣ የት ነው?
ሹፌሮች ደውሉልኝ።
የት ህብረት ባንክ ካሌብ ሆቴል ፊት ለፊት ሃርመኒ ሆቴል I mean ምንድን ነው የሚባለው ኤድና ሞል ወርዳችሁ ወረድ ብሎ እሺ፣ እሺ። ቦሌ ማለት ነው።
አዎ ቦሌ አዎ እሺ፣ እሺ። ነገ እንልክልዎታለን። መልካም እሺ እናመሰግናለን።